hello ሰላም ጤና ይስጥልን። ቴሌቪዥን አለ። ምን ልርዳዎት?
ስለ ሰማንያ አምስት እጃ እሺ፣ ለመጫወት ፈልገው ነው።
ስለ ኪውልና
ድምፆት ይቆራረጣል። ምንም አይሰማም። ድምፆት እየተቆራረጠ ነው። hello